ጤና ይስጥልኝ አርፌ ረዲስን ገባ እኮ መልሶ
አዎ ትላንት ማታው መቶ ሰማንያ ብር ወደ ቻምቡበት ተቀምጧል እና እስካሁን አልገባም እስከ አልሁም
እሺ ደንበኛቸውን በዚህ ቁጥር ነው ያስመዘገቡት አዎ በዚህ ቁጥር
እሺ ስሞትን ይንገሩኝ ደንበኛችን
እ ስሞትን ይንገሩኝ
የ CBE ብሩ
ከ CBE ን ያስተላለፉት
አዎ
እሺ መቶ ሰማንያ ብር ነው
አዎ እሺ ደንበኛችን ዳግሜ ስሞትን አስተላልፍሎታለሁ በተሻለ መጠን በፍጥነት ለመስራት እንሞክራለን ቴሌግራም ላይ screenshot ከውለናል ቴሌ ቴሌግራሙ እናንተ ኦንላይን አይደለሁም ትላንት ማታው ሚሴች የሰጣሁት እስካሁን መልስ አላገኝም እሺ የቴሌግራም ስሞትን ይንገሩኝ
ሲቢ ብር ስም
አዎ እሺ
ሙስ- ሙስጠፋ አለኝ
እሺ ልከውልናል ደንበኛችን ግን እ፣ ሊንኩ እየከፈተልን አይደለም ምናልባት አን ከ CBE ላይ የደረሱትን መልእክት መላክ ይችላሉ
ሊንክ
ሊንኩ እየከፈተልን አይደለም
አዎ።
መልእክቱን screenshot አንስተው ይላኩልን
በቴሌግራሙ አዎ screenshot አንስተው ይላኩልን
link እንዴት ይከፍታል?
ለእኛ እየከፈተልን ስላልሆነ የደረሱትን ከ CBE መልእክት ወደ አዎ።
ቴሌግራም አካውንታችን ይላኩልን አዎ እ፣ ሚሴቹ አዎ ይላኩልን አዎ
እሺ እንደ እናንተ ኦንላይን አይደለም sister
ምን አሉን ኦንላይን አይደለም ግ- እናንተ ቴሌግራም ላይ ኦንላይን አይደለም እናንተ አለን ደንበኛችን እናየዋለን ይላኩልን
እሺ
እሺ መልካም ምሽት